የኔ ስትልህ አብሮ ስትልህ ኪያ ሬስቶራንት ነው ደመኛ
እ ኪያ ሬስቶራንት ነው
አዎ ከቢጃ የጥሪ ማዕከል ነው የምንደውለው
እ ከቢጃ የጥሪ ማዕከል ነው የምንደውልሎት እሺ የቢጃ የመለያ ቁጥር የያዘ አጭር የጽሁፍ መልዕክት በስልክዎ ተቀብለዋል
የቢጄ መለያ ቁጥር አዎ
እኔ እንጃ እሺ የያዙ ልንገሮት ካልተቀበሉ
እሺ
አርባ ዘጠኝ ሀያ አንድ አርባ ዘጠኝ ሀያ አንድ አርባ አስራ አራት
አርባ ዘጠኝ ሀያ አንድ አርባ አርባ አራት አስራ አራት
አስራ አራት አርባ text አድርጊልኛ text አድርጊልኝ ደምበኛችን በ text ልከን ስላልደረሰውት ነው በስልክ እየደወልን እያሳወቅን ያለ ነው።
text አድርጊልኝ እሺማ ካላ- ካላስቸገርኩ ደምበኛችን text መላክ ስለማንችል text ተልከው ስላልገባ ነው እሺ፣ በሌላ በሌላ እሺ በሌላ ስልክ ልቀበልሽ አንዴ ጠብቂ አንዴ ጠብቂ ይጠፋብኛል ብዙ ስለሆነ እሺ ንገሪኝ አርባ ዘጠኝ ሀያ አንድ አርባ ዘጠኝ ሀያ አንድ አርባ
አስራ አራት እ ሀምሳ አራት አስራ አራት አስራ አራት እሺ ይህን ለማሳወቅ ነው። መልካም ምሽት ይሆንልዎት ደመኛችን